የስሙ አይደለም ግን
Hello፣ ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን። ደውለውልን ነበር ከቢጃ የጥሪ ማዕከል ነው የደወልነው።
እ፣ ጊዮርጊስ ፍሪጅ ነው አይደል?
ልክ ነው። ታው ምን እንርዳዎት?
አዎ፣ ጊዮርጊስ ፍሪጅ ተበላሽቶብኝ ነው።
እሺ TIN number ወይም የቢጃ የመለያ ቁጥሮች ይነግሩናል?
ቁጥሩን TIN number
TIN number ንገሩት።
አዎ ይንገሩን።
ሁለት ዜሮ እሺ
ሰማንያ ስምንት እሺ ሀያ ስድስት እሺ
ሰላሳ አራት አስራ ስምንት ሰላሳ አራት አስራ ስምንት እሺ ያየሁለት ነው። መስመር ላይ ጠብቁኝ።